ሰላም ጤና ይስጥልኝ።
Hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም እ ሽንኩርት አዝዤ እንትን አለብኝ መሰለኝ expire ያደርጋል። አ ስንት ቀን ሰዓት ሲሆነው ነው? ሀያ አራት ሰዓት ነው ካልሞላ ካልሆነ እ እ አዎ አዎ ድንችና እሱን አዝዤ እንትን አለብኝ። እቺ check አድርጊልኝ በዚህ ስልክ እና refund ነው የሚደረገው?
እስኪ ስልክ ቁጥር ይንገሩኝ check ላደርግልዎት።
ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት ሀምሳ ስድስት እሺ ሰማንያ ስድስት አርባ ሰባት
ጽዮን በሚለው አዎ አዎ ምንድን ነበረ product ኡ?
ሽንኩርትና ድንች
ያው ሽንኩርት እንኳን fail አድርጓል።
እህ አንድ ሰው ይጎድሎ ነበር።
እህ እህ ቲማቲማውን ትንሽ ድንቹ ትንሽ ሰዓት አሉት።
አሀ ሰዓት አለው ድንቹ።
ሁለት ሰው ማስገባት አሁን ደግሞ የሚችሉ out ከሆነ
out of stock ይለኛል። እሱ ደግሞ ለምንድን ነው?
ይሄ ስላለቀ ነው። warehouse ላይ ይቅርታ፣ በጣም እንደዛ ከሆነ አሁን- ሁለቱም fail ነው የሚያደርገው።
ኧረ አዎ
እህ እህ ስለዚህ እሱን refund አድርጉልኝና ድጋሜ ላዝዛው።
በቃ እንደዛ ያርጉ። እሺ፣ ይሄንን refund ይደረጋል። fail አዎ።
24 ሰዓት ሲሞላ እ fail ይ- ይሆናል። ብሮትን ይመለስልዎት።
እህ እህ እሱ እንደዛ አድርጉልኝ ድጋሜ አዝዛለሁ።
እሺ፣ እሺ፣ እናመሰግናለን። መልካም ቀን።
እሺ